ትችላለሽ። ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
እንትን እቃ አዝዤ ነበር ፒያሳ እና መቼ ነበር ያዘዙት?
በሀያ ስንት በሀያ አምስት ነው ይዤ ትላንት መጥቶልኛል። ድንች አልመጣልኝም።
okay ድንች ነው የቀረው።
አዎ እናመጣለን ብለው ነበር፣ እስካሁን አልደወሉም።
okay ነገ መቀበል ይችላሉ?
እችላለሁ። እኔማ ቤት እኮ ነው ያዘዝኩት።
እቤት ነው ያዘዙት። ዛሬ ዛሬ ላይ driver በጣም አልደወለለትም?
የደወለ የለም።
የለም። code ስ code አልተላከም?
ተልኳል።
ተልኳል። ከተላከ አዎ።
ትንሽ ይጠብቋቸው እስኪ ሊመጡ ይችላሉ። ካልመጡ ግን ትንሽ ቆይተው ይደውሉልን እና ለነገ እናስገባለታለን።
እሺ እስከ ስንት ሰዓት ላያቸው? እስከ አስር እስከ አስር ምናምን እያቸው እና እሺ እሺ፣ ካልደወሉ ለነገ ደውልልሻለሁ።
እናስገባለን። እሺ እሺ እሺ አመሰግናለሁ።
እሺ